የደ ዘርና ነባር በግዕዝ የአገባብ ቃል ወእደ ውእደ ዘንድ ከየ ካዕብ ዘርና ነባር መጌዱ የወንዝ ስም ቀርዱ ኮረፍታ እንቁ ቢስፋዱ ሰይጣን ናርዱ ሽቱ አሃዱ አንድ አቀዱ የባጥ ገበታ ከለማዱ ቀይ ሐር ኬረሙራዱ ጋን ግዱ ጉራጅ ሳልስ ዘርና ነባር ረዋዲ ጸላት ተጸማዲ አገልጋይ ተጸማዲ አገልጋይ ነጋዲ ነጋዴ አብሳዲ የሰው ስም አዋዲ አዋጅ ነጋሪ አዲ ዳግመኛ አዲ ገና አሁን እምኖዲ እብኖዲ ስም አምላክ ይሁዲ የሰው ስም ዠዲ የኮከብ ስም ገማዲ ቁራጭ ጋዲ የወይን አገር ግሙንዲ የአገር ስም ራብ ዘርና ነባር ሐመዳ ዋግ ለምፂዳ የቁልቋል ደም ለይዳ ላሜዳ የአውድማ ማንካ ልዳ የሀገር ስም መርሙዳ የግብፅ ስምንተኛ ወር ሚያዝያ ሰሌዳ ብራና ሰሌዳ ልዝብ ጸርብ ሳውዳ ጠባይ እሳታዊ ሐሞት ሳይዳ ምህረት ወቦ ዘይብሉ እመቤት ሰፋሪዳ ስፋሪዳ እንክብልል አረር ረዳ ሽቱ ቀለምጢዳ ቀላሚጤዳ ቁልቋል ቀለምጢዳ ቀላሚጤዳ ቀላምጤዳ ቁልቋል በርሙዳ ሚያዚያ በግብፅ በብኑዳ የሰው ስም ቤተሳይዳ የምህረት ቤት ተቅዳ ድንብላል ቴዳ ስም አምላክ ቴዳ መስቀል ትስጉዳ የአይን ቅላት ናሁዳ የሰው ስም አስፈሬዳ እንቅብ አርሲመትሪዳ የባህታውያን አለቃ አሮዳ አራተኛ አነዳ ዳባ አገዳ እግር አገዳ አጽለዳ እሺ ኤልዳ የአገር ስም ኤጶሞዳ እብነበረድ እንቁ እንግዳ እንግዳ እንግዳ ደረት ትከሻ ጸዳ ዕዳ በደል ዕዳ ዕዳ በደል ከለሜዳ ቀይ ግምጃ ክሬዳ የአገር ስም ክስዳ የሴት ስም ዘልታቴዳ ዳዊት ይሁዳ ምስጋና ተአማኒም የሚሉ አሉ። ዮዳ ስም አምላክ ደስጲዳ ጥንቸል ጋዳ እጅ መንሻ ጸአዳ ነጭ ፍዳ ብድራት ሐምስ ዘርና ነባር መፍዴ ሚዛን የጠራ ወርቅ ረዴ አታት ርዴ አራጣ ሮዴ የሴት ስም ቀፋዴ ጽዋ አሃዴ አንድነት ዴዴ ደጅ አደባባይ ጥብሳዴ ሰይጣን ጻዴ ስም አምላክ ጻዴ የፊደል ስም ሳድስ ዘርና ነባር ሐመድ አመድ ሐይድ ብረት ህብረ ሐመድ ዛጎላ ህብረ ከብድ ሌታቀን ግምጃ ሆጻድ ቁልፍ ቀለበት ለእድ ለስታ ቅቤ ላሜድ ስም አምላክ ላሜድ የፊደል ስም ልህድ ቅምጥል ልህድ ልህድ ቅምጥል ልህድ አሮጊት ልድ ልድ ቤተሰብ ልድ ቤተሰብ ልድ ይጠብቃል። ልድ ቤተሰብ ልብሰ አውድ የአደባባይ የሸማጥር ልብሰ አጸድ የሸማጥር መስወድ መጫሪያ መስተአድ የወርቅ ሰቀላ መረግድ የከበረ ደንጊያ አረንጓዴ መራድ ወራሪ መርዴድ ስልቻ መቃልድ ዳካ መቅለድ ኩስኩስት ሰን መቅድ ሰን መንዳድ የጥጃ ቤት መንገድ መንገድ መዓቅድ መዋቅር መከየድ ጫማ እግር መዋድድ መጋጠሚያ መዘድ ቁርባ ብቻ መጽመድ መጫኛ ሙስድ መጫሪያ ሙራድ ቁልቁለት መውረጃ ማዕቀድ መዋቅር ማዕድ ማዕድ ማዕጸድ ማጭድ ማዕጸድ መቅሰፍት ምርዴድ ድፍረት ድፍነት ምንዳድ ምድጃ ማንደጃ ምንዳድ መጋረጃ ምዕማድ ሳንቃ ምክያድ የወይን መርገጫ ምክያድ አውድማ ሞገድ የባህር አዟሪ ሞገድ ሰለጳድ ሰለጳድ የሰው ስም ስጉረድ ስጉረድ ቀይ ሽንኩርት ሰጉድ ግልብጥብጥ ግልብጥብጥ የሚል ሶሬድ ወስፋት ሶፋልድ የእንግዲህ ልጅ ረአድ እንቅጥቅጥ ቀልደድ ቅንድብ፣ ቀርድ ቅርድ፣ ዝንጀሮ፣ በረድ በረድ፣ ቦርዠድ ሀመልሚል አረብኛ፣ ባህድ ጾመ ገሃድ፣ ባሪድ ምዕራፍ፣ ባዕድ ባዕድ ልዩ ሌላ፣ ብድብድ ቸነፈር፣ ነድ ነበልባል፣ ነገድ ወገን፣ ነግድ እንግዳ፣ ነጎድጓድ ነጎድጓድ፣ ነጎድጓድ ድምፅ፣ ናኦድ የሰው ስም፣ አምድ አምድ፣ አሰድ የኮከብ ስም፣ አስፈሪድ እንቅብ፣ አርሞዴድ አርሞወደድ የተሰደበ አርፋከሳድ የሰው ስም አቀድ ጉልላት አቅድ የባጥ ገበታ አብድ ሰነፍ ባሪያ በአረብ አውድ አውድማ አውድ ሸንጎ አደባባይ አውድ የፍርድ አደባባይ አውድ ዙሪያ አጣርድ የኮከብ ስም አጸድ የአታክልት ቦታ አጸድ መካበቢያ ጓሮ አጸድ አጫጆች ገጽ 53 አፋቂድ አፍቁድ ቄብ ኢያሰጲድ የከበረ ደንጊያ ኢዮቤድ የሰው ስም ኤጴሞድ እብነበረድ ኤፉድ ምስል ካህን ኤፉድ ዝናር እቁድ የታሰረ እብነበረድ እብነበረድ እብነ ካህድ የሚያሰናክል ደንጊያ እደድ ስደት ጥፋት እድ እጅ ክንድ እድ ስልጣን ቃል ስራ እድ ወንድ ከልቀድ የጥንቆላ ሀገር ከርከንድ ከረከንድ ከብድ ሆድ ክሳድ አንገት ክርዳድ ክርዳድ ክቡድ ከባድ ጽኑ ወልድ ልጅ ወራውድ ወርወድ መተኮሻ ያይን ማጥፊያ ወርድ ወርድ አበባ ወፈድ የብርና የወርቅ ሳህል ዋህድ አንድ አንድ ዘምሩድ የከበረ ደንጊያ ዝናመ ሞገድ ውሽንፍር ወጨፎ ያሬድ መውረድ ወረዳ ዮድ ስመ አምላክ ዮድ የፊደል ስም ዱድ አጎት ዳናድ ሶስተኛ ድሁድ ልጓም ድድ መሰረት ድድ የግድግዳ ራስ ድድ ድምፅ ገለአድ የደጋ ሀገር ስም ገድገድ ግድግዳ ናስ ጋይድ ፈርጣጭ ፈጣን ጋይድ ባልንጋራ ጋድ ደህንነት ግማድ ቁራጭ ግዱድ ግድ ግድ ያሉት ግዱድ ግድ ግድ ያሉት ግዱድ ርኩስ ጉኑድ ደንዳና ጉንድ ግንድ ስር ጸማድ ሎሌ ተገዢ ጸአድኢድ የነጭ ነጠብጣብ ያለበት ጸአድኢድ ለምጻም ጽሁድ ልም ልዝብ ጽሙድ ጥንድ ጽዑድ ማድጋ ፈቃድ ፈቃድ ውድ ሳብዕ ዘርና ነባር ህዶ የቀትር እሳት ሃይዶ እውር መሪ ሃይዶ ቀምቶ ቀዶ የእሳት ራት በደዶ ኩፍኝ ተዋህዶ መዋሃድ አንድነት ተዋርዶ መዋረድ ተአንግዶ እንግድነት ዘርቤዶ ዝግራ ዶዶ የመንጠር እሳት ጉርዶ ለከት ጡብኛ